Aló. Aló.
Buenas tardes.
Aló. Abro stille.
ጤና ይስጥልኝ። አ, ራኒ አብሮ ኮስሞፖሊት ይስጥልኝ።
ነው።
አዎ።
ከአርፌ ነበር የምደውለው። ረዲት እባላለሁ።
የት? ከአሪፍ ቤ።
አዎ እሺ።
የእርስዎን ስም አልበል።
የኑስ ይባላል።
እሺ እ፣ በዚህ አስራ አምስት ቀን ውስጥ ምንም አይነት ትራንዛክሽን እያሳየን አይደለም እና አዎ።
በፖስ ሊያጋጠመው ችግር ካለ ብለን ነው።
እ፣ መብራትም አልነበረንም ሰሞኑ።
እሺ በዛ ምክንያት ነው ያልተጠቀምነው።
እሺ። ስለዚህ ምንም በዛ ነው አይነት እንጂ ችግር ምንም የለም።
አይነት ችግር የለብንም። አዎ።
እሺ መልካም። እ፣ ምናልባት ሌላ ያጋጠሙት እ፣ ያጋጠሙት ችግር ካለ በዘጠና ሶስት አዎ።
አምስት ላይ ደውለው እርዳታ ማግኘት ይችላሉ።
አዎ። ልጅቷ የልጇም ስልክ ያስረዳች ልጅ ስልክ አለ። ለእሷም እየደወልኩ እየጠየቅኳት ነው።
መልካም እሺ።
እሺ።
መልካም እሺ፣ ቀን ሲስተር።
ያምሩት።
እሺ። አሜን። አሜን።